ሄሎ ጤና ይስጥልን ኢንቨስትመንት
ሄሎ ሄሎ ይሰማል
ሰላም ሰላም
ትናንትና
እሺ
እንትኗን ጠይቄ ነበረ ግን ምን አልከኝ? ይቅር።
የዛዋን ጠይቄ ነበረ
ምን አልከኝ ይቅርታ withdrawal ጠይቄ ነበር። እስካሁን ድረስ አልገባልኝም።
okay ስንት ብር ነበረ
እ? እ?
ስንት ብር ነበረ ሶስት መቶ ብር
እሺ ስልክህን ንገረኝ የቤት ቤት ስልክህን ዜሮ ዘጠኝ ዘጠና ሁለት እሺ ሀያ አንድ እሺ ሀያ አምስት ሰላሳ
እሺ ትናንትና ሪፖርት ተደርጎል ነበር አለ ለሳንቲም ቤት
ሪፖርት አድርግ ያለው ቴሌግራም ላይ ሲያሳያቸው ግን ማንም አልመለሰልኝም።
okay አይ ስላላዩት ነው approve ስላላደረጉት መልሼ ሪፖርት አደርግልሃለሁ approve ሲያደርጉት እነሱን ደው- ማምጣት ደውዬ ይችላል መሰለኝ።
አሳውቅሃለሁ የእነሱን ስልክ ልስጥህ ብቻ
ዜሮ ዘጠኝ ሰባ
ሰባ አርባ ሰባት
እሺ አርባ ሰባት አስራ ስድስት
አርባ ሰባት አርባ ሰባት አስራ ስድስት
thank ወይም ዘጠና ሶስት ስልሳ መደወል ትችላለህ
ሶስት ኮድ ነው ዘጠና ስልሳ ዘጠና ሶስት ስልሳ short code እሺ እሺ እሺ እሺ መልካም ቀን